ስብሃት ጥቃት የአባት መቃብር አንጣሎ በገበናው ተጠልሎ አጽም ያለምልም ብሎ ዣዋ ብሎ መተኛት በቀን ማንቀላፋት የአያት የቅድመ አያትን ህልም ማመንጀክ መጠቅጠቅ የነበርን ወግ መሰክሰክ የሳባ ዘመን ቁስል ብካይ ላይሽር በቴዎድሮስ ክብረ ሰማይ መስለምለም መፍገምገም መከርተስ መላም ጸዳል አልቦ መጋም ምን አይነት አንደበት ሰዋሰው ሲሰወሰው ቃላት ያፈጁበት ልማማቸውን ያደሩበት የዘመናት ትንፋት ከረጢት ፋደት የእጅ እግር ሰንሰለት መተት ምን አይነት አንደበት ኖርን ያላችሁ ሳትወለዱ ስርምሳችሁ ስር ሳሰድ የዓመት ዓለም ሰዎች እድሜ በላ ተቀጥላ በሺህ ዘመን እግሮች መውተርተር በከርሞ ጥጃነት መቅተርተር በልማድ ልማድ መወጠር በእምነት እምነት መታጠብ በይሉኝታ ይሉኝታ መታለብ የእኛችሁ እነሷችሁ ተሸዋክቶ ድርና ማት ሆኖ ተስማምቶ ተቃርኖ ውብ በረከት ሐራም ሆኖ የመፋጨት አምሃ ሰዓት በኒሞ ተኝቶ አይን ያላቸው ያስተውሉ ሲጋዙ መናፍቃን ሰማዕታት ሲወገዙ ቀለለ የመጠራጠር ነገር ደርዙ ጨለመ የጥበብ ሻማ ጉራዙ በለው በለው በአምታታው በአዋቀው በመቶ አይነት ጥለፈው በሺህ አይነት መትተው ልቃ ሲል አንገቱን ሲል በቀልቡ ንሳው ባሳስቀህ አስለቅሰው በአይነ ቁራኛ ጠብቀው ቀና ቢል ራሱ ቀጭ አቤት ቢልህ ቢማጸንህ ጭጭ ምጭጭ እርጭ ለልማት ሳይሆን ለጥፋት ጸሎት ምህላ ትጋት ካንድ ረግቶ ጡጣን ማድራት የገደል ማሚቶ አቀራፍታ ድምፃችሁን ተንተርሳ በእሳት ጋር ምን ይወሳ በሊቃውንት ምን ይነሳ መጓዝ ሆነ በዳዋሳ በደምሳሳ በአሰሳ መልካችሁ አይቀየር አይጠፋ እየከሳ እየሳሳ ተደብሎ ቀርቶ በረኝነት ገሳ አይ እናንተ አባቶቻችሁ ልጆች የአያቶቻችሁ ወላጆች የዘመን አርማችሁ ልዩ ነበር ባንዲራችሁ የተነደፈበት የየዋህ ጽድቃችሁ። ደበበ ሰይፉ 1966 ዓ.ም